Viljómur.
ሜሎመስ
ወይ
ኦርደር የኔ ድራይቨር ጋር ነው እና
አብዲና
ጸጋ ነው።
ጸጋ እሺ፣ ኦርደር ነበር ንገረኝ።
ገርምሽ ኦርደር ነምበሩንም ስልኩንም አላውቅም።
ያዘዝክበትንም ስልክ አጣ።
አዘዝኩበትማ የለም በሌላ ሰው ስልክ ነው እና እኮ ቁጥሩን ብቻ ብት- ብቻ ብትነግረኝ እኮ ማለት ነው እሱን እንትን ማለት እንችላለን፣ ማግኘት እንችላለን።
እ፣ ተሻለ ተሻለ ይሄ driver ተሻለ ነው ይኸውልህ ታማኝ ስልክ ቁጥሩን ብትነግረኝ ስልክ ቁጥሩን ትለልልሃለሁ።
ገብቶኝ አወቁ።
ወ- ወንተ ስምህ ምን ነው?
እኔም መጠጋብ ነኝ።
እኮ ጸጋ ወይ ተቀበልና ደውልልኝ ያሻል። ስልኩንም ካላወቅከው order number ኡንም ካላወቅከው በምን ላር- ላስገባልሽ? ያዘዝክበትን ስልክ ካላወቅከው ድራ- ድራይ የያዘው driver driver ኡን የያዘውን ልንገርሽ እሱ ችግር የለውም እኮ። አይ ያንተ ያዘዝ ስታዘዝ ስልክ ቁጥር አለ አይደል? ጸጋ ያባኸው
ተይው በቃ